ሊወጡን ያስችለን በሽት ቤት
አሁን እንትን ብዬው ነበር ሞክሬ refresh ማድረግ ነበረ። አልሰራም አለኝ። ነጭ ሆኖ
ምኑን ያልሰራልህ?
ነጭ ሆኖ ቤስት ቤቱ ነጭ ሆኖብኛል።
ቤስት ቤቱ ነጭ ሆኖብኝ ነው። okay connection ምናምን check አደረግ።
connection ም check አደረኩኝ፣ ሁሉ ነገር check አደረኩኝ። በክሮም ገብቼም refresh አድርጌው እንትን አደረኩኝ። እምቢ አለኝ።
ቤስት ቤት prematch የሚለውን የመረጥከው? ቤስት ቤት prematch የሚለውን ቤስት ቤት prematch የሚለው
በስስ እስቲ በሱ check አድርገው።
ቤስት ቤት ቤስት ቤት ቤት ነው የሚለው
እኮ ኤል ቤስት ቤት dot ቤት ካልክ በኋላ live የሆነ live እ ቤስት ቤት dot ቤት ትላለህ መጀመሪያ።
አዎ ከዛ ብዙ ምርጫዎች ይመጡልሃል።
እሺ ከነዛ ውስጥ prematch ያለበት የለም